hello
Hello?
hello Oh, oh.
hello Hello?
ጤና ይስጥልኝ።
አብሮ ወጣን
ከኢትዮ ሜት ሰላሳ ወይ?
እ ኢትዮ ሜት ሰላሳ ላይ ልክ ስትቦሎታል ማየት እ? እ?
ኢትዮ ሜት ሰላሳ ነበር የምደውልልዎት። በኢትዮ ሜት ሰላሳ ልክ ተልቦታል ማየት ይችላሉ ወይ?
አይሰማም እህት።
ከኢትዮ መቶ ሰላሳ ነበር የምደውለው። እሺ አሁን አይሰማም?
እሺ፣ እሺ ይሰማል። አዎ፣ መልእክት አልገባሉትም። ኢትዮ መቶ ሰላሳ ይጠቀማሉ አይደለ?
አዎ፣ አዎ፣ አዎ፣ አዎ።
መልእክት ገብቶሎታል። check ማድረግ ይችላሉ።
አ- አሁን ነው መልዕክቱ።
አዎ አዎ። እስቲ ይዩት በ- ከመቶ ሰላሳ እሺ፣ ይዩትና መቼ ልደውልላቸው እሺ፣ እሺ።